Hello ሰላም ጤና ይስጥልን። ችብችብ
ያበረክትልኝ ሰላም ነሽ? አንቺ ነዛ የቀረብን እቃ ስላለ
እሺ፣ ምንድን ነበር የቀረቡት?
ትል- ትላንትም ደውልናል፣ ዛሬም ልካልን አላችሁ። ለዛ ነው ለማስፈራራት ነው።
ምንድን ነበር የቀረቡት? እቃ?
የቀረቡት አቮካዶ እና አቮካዶ፣ ሽንኩርት ሁለት ጊዜ እና ድንች
Okay ነበር ስሞት እ?
ስሞትን ማን ነበር?
አይ በቱሩንጎ ቱሩንጎ ነው።
በትርንጎ
አዎ
Okay። አዎ ሰሚት ነው።
አዎ፣ ሰሚት ሰሚት ሁለተኛ በራው ይመጣሉ አዎ።
ካል ዛሬ
ዛሬ ይመጣል።
አዎ
አይ እኛ ጋር ሰዎች ያዘዙ ሰዎች ስለተደወለ ከእነሱ ጋር አልመጣልም ብለን ነው።
አዎ አይ ይመጣል። ለብቻው ስለሚወጣ ነው ይሄ ገብቶኛል።
በቃ እሺ እንትን የሆነ አቮካዶ ነው ማለት በኦሮሚያ ተ- የተያዘ ያለ አቮካዶ ስድስት አይደል? የቆየ አይ አይ፣ የቆይ በእንትን በኦሮሚያ የታዘዘ ያለ እና refund አልተደረገም። በዛ ሰዓት out of product ብሎን ነበረና
በኦሮሚያ የታዘዘው እህ፣ ስንት ኪሎ ነበረ እሱ?
እሱ ስንት ኪሎ ነበር? ሁለት ሁለት እና የሁለት ሶስት ሰው ተዋል መሰለኝ በዛ ሰዓት እም፣ እሱም refund አልተደረገም። ለዛ ነው
Okay፣ እሺ አሳውቅልዎታለሁ።